በሱዳን መዲና ውለን በካርቱም ከተማ ናይልን እያየን ከዚህ ቅርብ ነው መተማ።
በሱዳን መዲና ውለን በካርቱም ከተማ ናይላን እያየን ከዚህ ቅርብ ነው መተማ።
ወደ ምንጩ እንጓዝ ደግሞ ወደ አባይ መገኛ ባንድ ያስተሳሰረን ሆኗል ሱዳንን ከኛ
በሱዳን መዲና ውለን በካርቱም ከተማ ናይላን እያየን ከዚህ ቅርብ ነው መተማ።
ጢስ አባይ ሽርሽር ወስጅሽ ከሚያምረው ፏፏቴ ቡና በጋበዝሽ ምናለ ከጅማው መሬቴ አምናለሁ ለባህሏ አድናቆት እንደምትለግሻት ላስጎብኝሽ ኢትዮጵያን ሁልጊዜም እንድታስታውሻት አባያቶ ከጉንድረ ሲገን ሱዳን ለማደረ እኔም አንቺን ይዤ ልግባ መዲናዬ አዲስ አበባ አባያቶ ከጉንድረ ሲገን ሱዳን ለማደረ እኔም አንቺን ይዤ ልግባ መዲናዬ አዲስ አበባ ያሰላም ያሰላም ያሰላም ያሰላም ያሰላም ያሰላም ያሰላም አዲስ አበባ
በሱዳን መዲና ቡድን በካርቱም ከተማ ናይልን እያየን ከዚህ ቅርብ ነው መተማ
በሱዳን መዲና ውለን በካርቱም ከተማ ናይላን እያየን ከዚህ ቅርብ ነው መተማ
ወደ ምንጩ እንጓዝ ደግሞ ወደ አባይ መገኛ ባንድ ያስተሳሰረን ሆኗል ሱዳንን ከኛ
በሱዳን መዲና ውለን በካርቱም ከተማ ናይላን እያየን ከዚህ ቅርብ ነው መተማ
በፍቅሪ ተሳብኩኝ ወደ አንቺ እስከ አነጋገሬ ውለታሽ ይውጣልኝ ልክፈለው ወስጄሽ አገሬ ጠራይን ስጠራሽ ከቤቴ አንቺ ምሽ በያ እንጓዝ በገዳሪፍ በኩል ወደ አቢሲኒያ
ለሱዳን ያንቺና ካይነግትት ገለበና ለእኔ ሱዳን ያንቺ እናት ካይኔ ብትቅ ከልቤ ናት ለሱዳን ያንቺና ካይነግትት ገለበና الله يخليك بحبك انت جنبي وانا ابوك الله يخليك بحبك انت جميل وانا اخوك الله يخليك بحبك انت جنبي وانا ابوك يا سلام يا سلام يا سلام يا سلام يا سلام يا سلام يا سلام يا سلام